Hello የእሸቱ እንትን ነው ጣቢያ?
አዎ ዶንኪ ቲዩብ ነው የምንደርዳዎት።
እና በእንትን account መላክ ይቻላል? ብር
በምን
ብር መላክ ይቻላል?
ለምንድን ነው የሚልኩት?
እ ለምንድን ነው የሚልኩት?
ለዚህ ለትንሿ ለምትታየው ለቤተ ክርስቲያን ለምታገለግለው ልጅ
ለእሷ ብር መላክ ፈልገው ነው?
አ እና ለቤተ ክርስቲያኗ የምታገለግለው
የትኛዋ ልጅ?
እንትና ማዊት ማጠፋብኝ። ቆይ አጣርቼ እደውልልሻለሁ።
እጹብ ድንቅ ልጅ የቀረበችውን ነው?
እደውልልሻለሁ። ቆይ እሺ ቻው።